ከሞላው በኋላ ስላልሞላ ማለት ነው page ሲያደርግ ብሩ ይመለስለታል።
ሄሎ
ሄሎ ጤና ይስጥልኝ።
እሺ አብሮ ይስጥልኝ።
ከቺፕቺፕ ነበር የምደውልሎት።
እሺ
order ነበሩት አይደል? ፓስታ order አድርገው።
አ አ
እሺ ነገ መቀበል ይችላሉ? ነገ ልንልክሎት ነበር።
እ፣ እሺ ሽንኩርትም አለ መሰለኝ አብሮ አይደል?
አዎ ይሄ ግን የመቼ order መሰሉት? በሀያ ስድስት order ያደረጉት ነው።
አ ትናንት ነበረ መምጣት የነበረበት ተሳስቶ አዎ።
ትናንት አልመጣልኝም። አዎ።
አዎ
እሺ ሽንኩርት order ያደረጉት ትና- ለዛሬ ነው።
አ ትናንትና ነበር የተደረገው።
okay አዎ ሽንኩርቱ ዛሬ ይመጣል። ይሄንን ፓስታውን ግን ነገ ነው የምንልክሎት። ነገ መቀበል ይችላሉ አይደል? ቢሮ ነው እሺ ነው ወይስ እሺ ቤት አዎ፣ ነው?
ችግር ቤት ነው ቤት።
በቃ እሺ ነገ እንልካለን።
እሺ እሺ እሺ እናመሰግናለን። መስሎኝ እሺ